ቦነስ ለማስለቀቅ ፈልጌ ነበር።
እሺ
ከአስር ኮድ password ልንገር፣ ኮዱን ንገረኝ። አዎ ዘጠና ሶስት ዘጠና ሶስት ሰማንያ ዘጠኝ
ዘጠና ሶስት ሰማንያ ዘጠኝ
ሶስት መቶ አስር ዘጠና ሶስት ሰማንያ ዘጠኝ ሶስት መቶ አስር እሺ አባቴ ሰምቼዋለሁ። ሁለት መቶ ሀያ ብር ቦነስ አለው። ይሄ ደግሞ መቀበል ትችላለህ። እሺ እሺ እሺ እሺ እናመሰግናለን ስለደወልክ። መልካም ቀን።
ቴንክ ዩ ቴንክ ዩ